Hello ጤና ይስጥልኝ።
ጤና ይስጥልኝ ሀሚድ ነኝ።
እንትን deposit አድርጌ ነበር አሁን እና አልገባም።
እሺ message አድርጎልኝ ነበር deposit ያረክበት
አዎ፣ ከሲቢ ብር አዎ፣ እሱን message ላክልን በቴሌግራም እና ቁጥሩንም የሲቢ ብር ቁጥርን
ብነግርህ አይሻልም? ቴሌግራም አሁን አይ message ኡን እንፈልገዋለን። message ኡን ስለምፈልገው ነው። በሱ ነው ሪፖርት የሚደረግልን።
ቴሌግራም በምንድን ነው ማገኛችሁ?
ቴሌግራም እሺ፣ ስልኩ ልስጥህ የቴሌግራምን
አዎ፣
እሺ፣ ዜሮ ዘጠኝ ዜሮ ሶስት hello እ አቤት የሰማው ነው ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አራት ሰላሳ ሰባት አርባ ሰባት
እሺ በቃ እሺ እሺ